እንዴት ነው? ሰላም ነው?
አለን አለን ሰላም ነው።
እግዚአብሔር ይመስገን። በቻፓ ሀያ ሺህ ብር
እሺ withdrawal አድርጌው ነበረና እስካሁን አልደረሰም።
በቻፓ ዳሳ የከፍ- አዎ መቼ ከቤት ነው?
ዛሬ ዛሬ በዚህ ስልክ ሳይሆን እሺ እሺ ትነግረኛለህ።
አዎ፣ ቻፓ አካውንቱ የተከፈተበት በሳፋሪኮም ነው። አሳያለሁ ይጋራ ነግሬያለሁ።
እሺ ስልኩን ንገረኝ፣ ስልክ ቁጥሩን ንገረኝ።
የትኛው ነው የላኩት ነው ወይስ ወደ አይ፣ ቤስት ላኩት ቤት- ነው?
ቤስት ቤት የምትጮ የቤስት ቤቱ ነው ዜሮ ሰባት እሺ
አስራ ሶስት አስራ ስድስት
እሺ
ሰባ ሰላሳ ስድስት
ትናንትና ነው አይደል? ትናንትና ነው ዛሬ አይ ዛሬ ነው ዛሬ ዛሬ ጠዋት ሀያ ሺ እንደ ቴሌግራም ደግሞ እርሳይ ሳያስ በምል ልክ የላችኋለሁ ግን ምንም የመለሱልኝ ነገር የለም።
ኦኬ፣ እሺ። እሺ approve አድርጌላለሁ። ትንሽ ጠብቆ ይገባል። እሺ ኢሳያስ
እሺ እሺ፣ አደራ በጣም አስፈላጊ ስለሆነ ወይ ትመልሱ አልተጫወትኩ ወይ ኢሳያስ ነው የሚሉት ቴሌግራም ላይ ስማ፣
እርሳይ ሳያስ
አንተ ትንሽ ጠብቆ ይገባል። እሺ ኢሳያስ እሺ፣ እስከ ሰዓት ስንት ደቂቃ ያክል ነው? እስከ አንድ ሰዓት?
አስራ አምስት ደቂቃ ጠብቀው፣ እሺ፣ አመሰግናለሁ። እሺ ወንድሜ ችግር የለውም።
እሺ።